order ነበሩ። ስንት ነው ደግሞ? በኢየሱስ
ያው hello hello፣ ይሰማኛል አይሰማም?
ሰላሳ ሰባት ዜሮ አምስት ሰላሳ ሰባት ዜሮ አምስት ምን ነበረ?
ስልክ አያነሳም። ከሰ ይጮ- ይጠራል አያነሳም። ግን
እሺ አስተላልፍልሃለሁ።
ምንድን ነው? ሰላ- ሰላሳ ሰባት ሀያ ስምንት ምን cancel ነው ወይስ order ኡ ተመልሷል እያለች ነው።
ሰላሳ ሰባት ስንት ሰላሳ ሰባት ሀያ ሰላሳ ሰባት ሀያ ስምንት ሀያ ስምንት እሺ የኔን ነገር ነው።
እደውልልሃለሁ። እሺ አሁን ደውዪልኝ እሺ።
እሺ አባ አንቺን ልጠብቅሽ። ቆይ እደውልልሃለሁ አለች።